የቀ ዘርና ነባር በግዕዝ የአገባብ ቃል ህቀ ጥቂት፣ ጥቀ እጅግ፣ ስንኳ፣ ካዕብ ዘርና ነባር፣ ህቁ ዲያቆን፣ መስሪቁ ስርጥ መንገድ፣ በህቁ በጥቂቱ፣ አክይቁ የሰው ስም፣ አጽቁ ጀጎል፣ እጠቁ ጀጎል፣ ዘጲዲብዲቁ ዲያቆን፣ ዘጲዲብዲቁ ዲያቆን፣ ጠቢቁ ሙክት ዶሮ፣ ጰጥሪቁ የሰው ስም። ሳልስ ዘርና ነባር ቄርቂ የአገር ስም፣ ነዳቂ አናጺ፣ አጥራቂ ሙክት ቅጥቅጥ፣ አጥራቂ ተቅማጥ፣ አፍቂ የአገር ስም፣ ጸያቂ ፈታዊ፣ ፈራቂ አዳኝ፣ ፊንቂ የአገር ስም። ራብዕ ዘርና ነባር ሀራጥቃ መናፍቅ፣ ሀቋ ጥርስ ማፋጨት፣ ሊቃ እንቁ፣ ሎቃ ሊቅ፣ ሚላቃ ቁና፣ ሴቃ ቤቃ ስመ አምላክ፣ ሶርቃ ተስካር፣ በጥሪቃ ሽምግልና፣ በፄቃ የከበረ ነጭ ደንጊያ፣ ቤቃ ሴቃ ስመ አምላክ፣ ቤዜቃ እንቁ፣ ኬርቃ ስርጥ መንገድ፣ ኬርቃ እርጥብ፣ ገላውቃ አሞራ ጉጉት፣ ጌላውቃ እባብ ዋጭ፣ ጣቃ ባዚቃ መድኃኒት፣ ጣቃ ጨለማ፣ ጥቃ አጠገብ፣ ፄቃ ስመ አምላክ። ሐምስ ዘርና ነባር ሀቄ ጥርስ ማፋጨት፣ ሀቄ መንከስ፣ ሀውቄ ሀቄ ወገብ ሀውቄ ሀቄ ወገብ ሀቄ ነው ወገብ። ሄንቄ ቅማል፣ ህብቋቄ መረካከስ፣ ህንቃቄ መዘንበል፣ መስቄ ዘይት የሚያገቡበት መጠጫ፣ መስቄ የሸማኔ መጠቅለያ፣ መስቄ መወርወያ፣ መርቄ ቆላ መርሞንቄ የአገር ስም፣ ቄውንቄ ቤተ ክርስቲያን፣ ቄውንቄ ዋንዛ፣ ባልቄ ጭፍራ፣ ብርንቄ ጎልማሳ፣ ኔሎቄ የእንጨት ስም፣ አሊቄ የጨው ባህር፣ አሞተርቄ የአገር ስም፣ አንቄ ጭላት ገዴ ገዴ ኤሌቄ የጨው ባህር፣ ኤሎቄ ዘይት፣ ኤውንቄ እትመስቄ እትመሰቄ መጠቅለያ፣ ጥላቄ የሚያስጸይፍ ጥጋብ፣ ጲሩጳጥቄ ጵሮጳጥቄ የበግ መዋኛ። ሳድስ ዘርና ነባር ሐይቅ ዳር ህልቅ አዝዋሪ ስጋ አገጭ፣ ህመቅ ሐሳር ተዋርዶ፣ ህመቅ ክፋት፣ ህሙቅ ወራዳ የተቃለለ፣ ህብረ ወርቅ ወርቀ ዘቦ እንቁ፣ ህንቁቅ ሟርተኛ፣ ህውቅ የሽቱ እንጨት፣ ህቁ ዞጲ ሽቱ፣ ሊቅ ሊቅ መምህር ልሳን ዘመርቅ አንቃር መሃልቅ ክብ መልህቅ መልህቅ መምጠቅ ቅናት መስነቅ ስልቻ ኮ- ኮ- ኮረጃ ኮረጆ መረቅ መረቅ መርፈቅ መቀመጫ መርፈቅ መድረክ መቀቅ mu- ሙገጫ መናፍቅ ተጠራጣሪ መናፍቅ መንደቅ ግንብ ቅጥር መንገኒቅ ነፍጥ መንፈቅ እኩሌታ ክፍል መክፈል እኩሌታ ክፍል መክፈል መዓስቅ ወርቀ ዘቦ መዓስቅ በወርቀ ዘ- በወርቀ- በወርቅ ሽቦ የተሰ- የተሰራ ልብስ መድቀቅ ወፍጮ መድቅቅ ሙቀጫ መጥብቅ ማጣበቂያ መጠይቅ አስረጂ መጣብቅ መጣብቅ መጽዕቅ አስጨናቂ ሚላቅ ወራንታ ቤዶ ማዕነቅ ዋልያ ማዕነቅ ቡይት ምሱቅ የተጠረበ ድንጊያ ምስራቅ መውጫ ምራቅ ምራቅ ምርፊቅ መድረክ ምርፋቅ መቀመጫ ምርፋቅ የምግብ ቤት ምውቅ ሙቅ ትኩስ ምዝሃቅ መግፈፊያ ካራ ምዝራቅ ሽብዳ ጦር ሽብዳ ጦር ሰሃቅ ሳቅ ሰቅ ሰቅ ማቅ ሰርቅ መውጫ ሰቅሰቅ መስኮት መዛለቂያ ሰቅሰቅ ሰገነት ሰቅሰቅ የመሰዊያ መካበቢያ ሰንሰሪቅ ግምጃ ሰንደቅ ሰንደቅ ዓላማ ሰዋቅ ደገፋ ሳቤቅ አረግሬሳ እንዞርየ ሳዶቅ የሰው ስም ሴሬቅ የወይን ሀገር ሴቄላቅ የአገር ስም ስላቅ መሳለቅ ዝብብት ስቅሱቅ መረባረብ መረባርብ ስንቅ ስንቅ ሶቅ ደገፋ ረቅ ብራና ረቂቅ ስስ ቀጭን ቆጽለ ወርቅ የወርቅ አጫዋች ብ- ባለቅ ባላቅ እብነ በረድ ባላቅ ሽቱ የሰው ስም ባዚቅ ቅናት ቤዴቅ እቃ ቤት የስዕል ቤት ተለሃቅ ዛፍ ያለበት ተራራ ታናቅ ጸዶ ቴውናቅ ወይን ቴዎናቅ መጎናጸፊያ ነፍቅ ቃሬዛ ሳጥን ናይቅ እናስታውቅ ንሱቅ የተነጠፈ ደንጊያ ንድቅ ህንፃ ንድቅ ንፍቅ ሳጥን ቃሬዛ አሜፌቅ ወልወል መድረክ አስቅ የወርቅ ሽቦ አስቅ በርኖስ አርበቅ ቀጋ አቀቅ መቀቅ ሙቀጫ አቂቅ ቢልቃጥ እንቁ አቅ ረዋት አበቅ እስክ- እከክ ደረመን አብዋቅ መለከ- መለኸት አብዋቅ በነው አንሰሪቅ ግምጃ አዝረቅ ሰማያዊ ህብር አይነት አጽቅ አጥቅ አጽቅ ጫፍ ልጅ አጽቅ ቅጥር አጥር ክበብ ኡቅ እወቅ ጠብቅ ኡቅ ተጠንቀቅ ኢያቂቅ ግምጃ ኤሌቅ የጨው ባህር እመቅ እሙቅ ጥልቅ እሱቅ ቅርጽ እሱቅ ጥልፍ ሽቦ እሩቅ የታረዘ እሩቅ ባዶ ጠፍ እርቅ እርቅ ፍቅር እዘቁ ቅርጽ እንቁ እጸሳቤቅ አረግሬሳ ኪራቁ ኩርያቁ የፍርድ ቀን ኪያርቁ የግብፅ ዘጠ- የግብፅ አራተኛ ወር ወርቅ ወርቅ ዘርቅ ዋዛ ዘርዜቅ ወንፊት ዛራቅ ጅራተ ቀጭን ዝሁቅ የተገፈፈ ዝቅ የማስጋን ረዋት ይስሐቅ ሳቅ ደስታ ደቂቅ ልጆች አሽከሮች ደቃውቅ ጥቃቅኖች ታናናሾች ደይቅ አጥር ቅጥር ድማንቅ ግልገል አንሳ ድርማንቅ ልብ አልባ ቅናት ድርንቅ ድርጭት ድቁንድቅ ምሳር መጥረቢያ ድቁንድቅ በትረቀቃን ድድቅ ፌራ ጅን ውጋት ድድቅ ንዳድ ድድቅ ድንገት መድረስ ድ- ደይቅ የማስጋን ደይቅ የሰው ስም ጠርዘ ቤልቅ ወርዱና ቁመቱ የተካከለ መጎናጸፊያ ጥላቅ የሴት ስም ጥዑቅ ጭንቅ ጸሪቅ ሙጌራ አምዛ ጸሪቅ ዳቦ ቆሎ ዳቦ ቆሎ ቁራሽ ጸሪቅ ግርሽ የናስ ገንዘብ ጸርቅ ጨርቅ ጹቅ ጥፍር ጻሕቅ ትጋት ውድ ችኮላ ጻድቅ ጻድቅ እውነተኛ ጽልመት ጽፉቅ ድቅድቅ ጨለማ ጽዑቅ ጭንቅ ጽድቅ ጽድቅ እውነት ጽፉቅ ጭንቅ ፈሃቅ ፋቅ ፊላቅ ግንብ ሳጥን ፋዙቅ ሶስት ልሳን ሰይፍ ፍንዱቅ ፍንድቅ የእንግዳ ቤት ሳብዕ ዘርና ነበር ሊዋርቆ ዳር ሮቆ የሰው ስም መሰንቆ መሰንቆ በገና ምዳቆ ምዳቋ ደማስቆ ያገር ስም ጥርቆ ተቅ- ትቅማጥ ፍህቆ ቅርጽ ልዝብ